ሄሎ ጤና ይስጠለን ቤተሰቦች፣ ደህና ነህ?
ሰላም።
በሶማሊያ ነች።
ሶማልኛ አልችልም አባ። ኦሮምኛ ትችላለህ ወይም
ኦሮምኛ አይችልም።
እንግሊዘኛ?
አዎ እንግሊዝኛ ትንሽ ትንሽ፣ እና አማርኛ ይህ ደግሞ በዚህ ቤት አራት መቶ ሀያ ውጭ ዶር ላድርግ እሺ።
በዛ ገና አል- አል- አልገባ ምንድን ነው መቼ ምንድን ነው ሶስት ስንት September fourteen ነ September fourteen? ወደ ወደ ቴሌብር ነው?
አዎ ወላ ቴሌብር ነ
እሺ።
እዛ ስንት ጊዜም ደውለ ይሄ ደውለ ደውለ አራተኛም ደውለ አሁን አራተኛ ነው የደወልከው አሁን?
አሀ ምንም ምንም system ኡ pending system ኡ ነው እንትን አለ ያለው።
system ኡ pending ነው። አዎ system እኮ አዎ ነው።
pending ነው።
አዎ system ነው እኮ እያሳወቅን ነው እኛ አስ- እየመለሱልን ነው። እሺ ትንሽ ጠብቀን ይገባል። ብሩ እሺ መግባት አይቀርብሽ እሺ ምን ናት እ እ አስተካክልኝ።
ይገባልሃል። እሺ እሺ።
ማቼ ማቼ ይገባል ይገባል፣ ሁል ጊዜ ተደወላል ይገባል ይገባል አዎ፣ ይገባል። ስንት አንድ- ማቼ ይገባል system እኮ ነው አባቴ። ይገባልሃል። ትንሽ system please
እ system ስለሆነ ነው እንጂ ይገባልሃል። ትንሽ ጠብቀን
እንደ ስንት ጊዜ ምን ደውለው ብናት እ እ I'm calling I'm calling three days uh, so they say there is uh, something, uh, something on the process so I'm still they understanding, didn't yes.
resolve my problem.
ኦኬ አም አንደርስታንዲንግ በቃ እሺ። ትንሽ ሶሪ በጣም ይገባል። ትንሽ ጠብቁን እሺ።
አይ አይ ሻብናስ ደይ ባይ